ወይ ጀሬ ብሩኬ እንትን ነው ቤቲ ነኝ። ፋይሉን ጫነው፣ ፋይሉን ልኬልሃለሁ። እሱን አውርደው ብሎሃል።
okay ልኮልኛል፣ ቴሌግራም ላይ አዎ።
ልኮልኛል። እሺ፣ አዎ ብሩክ አረካ በሚለው እሺ፣ እሺ።
ቆይ ብሩክ አንዴ እ እ ተስተካክሏል ብለው ተስተካክሎልሃል ብለሃለች ጄሪ ደግሞ።
ዘግቼ ልክፈት ወይስ እንደዚህ ይሁን?
አዎ ይገባል?
restart አድርገው
እሺ፣ አሁን አረካ ብሩ ብራ ኪንግ የሚለው ቴሌግራም ላይ ላክልኝ። ብራ ምን አልከኝ? ብሩክ አረካ በሚለው ሀይል በልክ አዎ።
እዛው ላይ አዎ፣ ኤፍሬም ሶዶ ምናምን የሚለው ነው። ሌላ አደለ ላክ- አደለ ብሩክ በኔ- አረካ በኔ- በዚህ ቁጥር ነው የላክልኝ።
እስቲ እሺ ል- አዎ እሺ፣ በቃ እኔ check ላድርገው ገብቼ።
እሺ ያኛውም ሰርቶልሃል። እሺ restart አድርገው እሺ፣ thank you። እሺ፣ እደውላለሁ።
እሺ ብሩክ